Hello ጤና ይስጥልኝ። ሪፌር ኤሪክ ነኝ። እባክዎ ምን ልርዳዎ?
እ ቅድም በሌላ መቶ ብር ሀያ ብር አስገብቼ ነበረ።
እሺ
የአምስት ብር ገንዘብ ስለሌለው አሁን በዚህ ላ- ወደ አንቺ ጋር ደወልኩኝ።
Deposit ነው ያደረጉት ደንበኛችን።
አዎ deposit አድርጌ አልገባም እስካሁን ድረስ።
እሺ ስሞትን ይንገሩኝ።
ስሙን
አዎ
አብራር ናስር ይላል።
እሺ ቁጥር በዚህ ነው የሚጠቀሙት? ቴሌብር በዚህ ነው የሚጠቀሙት?
እሺ እሺ።
በዚህ ነው የሚጠቀሙት ቴሌብር?
አዎ ቴሌብር በያኛው በአብራር ናስር ምለው ነው።
እሺ
በዛኛው ነበር የወስድራው ያርኩት እሺ ይንገሩኝ ቁጥሮትን።
ዜሮ ዘጠኝ ዘጠና አራት እሺ
ዜሮ ሶስት እሺ